hello hello ሰላም ጤና ይስጥልኝ ቤት
ጤና ይስጥልኝ። እኔ የምልሽ ወደ ከ CBE ብር ወደ እናንተ ገብቶ ነበር ግን አላመጣው።
አዎ በ CBE የተደረጉ transaction ኦች አሁን ትንሽ ኔትወርክ አጋጥሞን እየገቡ ስላልሆነ ነው። ትንሽ ጠብቁን እሺ፣ እያስተካከልናቸው ነው።
okay ይገባል ማለት ነው ዛሬ ወይስ ሌላ?
አዎ አዎ የሞከረ ከቴሌ ብር ላይ ሲ- ይገ- ይቻላል።
አዎ በቻፓ ሞክረው እስቲ ከቴሌ ብር በቴሌ ብር ማለት ነው አዎ ይገባል እንደዛ።
አዎ ሞክረው እንደዛ
አይ ድጋሚ እምቢ እንዳይልሽ
እ፣ እየገባ ነው እስካሁን ምንም ችግር